ሄሎ ሄሎ ወይ አሁን ቴሌግራም ላይ እንትን ሪክሩት አካውንት ተዘግቶብኝ እያወራሽ ያለሽ አንቺ ነሽ?
ምንድን የት ነበር?
አሰበ ተፈሪ።
እድራዊት አዎ አዎ እንትን አካውንቱ እ አይደለም ከዚህ በፊት የሰራሁት እስከ ጠዋት ጀምሮ ኖ ዳታ እያለኝ ነው። ተርኖቨር ገባ ኖቨር ልንገርሽ እ ሲገባ no data እያለ ነው።
okay እሱ ወይ connection ቀኑን ምናምን check አድርገሽዋል?
እ እ ኮ- ኮምፒውተር ላይ ያለውን ቀኑን check አድርገሽዋል?
የትኛውን ቀን? አዎ ልክ ነው። ኧረ ከዚህ በፊት አሁን account ኡ ሲቀየር ባዶ ነው የሚሆነው።
okay እሺ ልንገርሽ turnover ኡ ዜሮ ዜሮ ነው የሚለው እዚህ ላይ
እሺ
balance ኡ።
እዚህ ላይ ነው አይደለ? የዛሬ አዎ የዛሬ እድ- እሺ እድላዊት ሰባት መቶ ሀያ ብሩ
ሰባ- አዎ እ?
ሰባት መቶ ሀያ አዎ ልክ ነው። ሰባት መቶ ሀያ ብር ነው ግን ማታ settlement ስትጠይቀኝ እስካዳይት አለ ብሩ አለኝ
okay፣ ግን እሺ።
እንትኔ ላይ cash balance ኡ ተ- system ኡ ላይ ምንም ዜሮ ነው የሚለው system ኡ ላይ ምንም አያሳይም።
ምንም አያሳየኝማ። ወይም ደግሞ ቴሌግራም ላይ ያንኑ እየሰራሁበት ያለሁትን account ልላክልሽና በዛው ጊዜልኝ okay፣ እሺ ይህ መጀመሪያውን አይሻልም? ብሩ ያለበትን account okay እኮ ዞሮ ዞሮ እኮ አሁን እኮ ቅ- ቅድም የላክሽው የእድላዊት account password ኡ ተቀየረ እንጂ account ኡ ራሱ ተቀየረ። እሺ እኮ ግን password ኡ ተቀየረ። እንትኑ ደግሞ cash balance ኡ የለም ብር እላው ላይ ዜሮ ነው
ወይ restart አድርገሽ ትሞክሪዋለሽ።
እ እሺ ልሞክረው እና ልደውልልሽ።
አዎ ደውዪልኝ መልሰሽ እሺ እሺ